ኧረ ተናገሩ።
ጤና ይስጥልን ዋሽንግተን ህክምና ማዕከል።
ጤና ይስጥልን እህቴ ሰሎሞን እባላለሁ። ከትናንትና ወዲያ መጥቼ ነበር ወደ ዶክተር ሰሎሞን እና ደም ግፊት ተለክቻለሁ፣ ግን ስንት እንደሆነ ልትነግርኝ ፈልጌ ነበር እህቴ። ቁጥሬ ቴሌፎን ይሰጥሽ?
ስልክ ልስጦት? ሌላ በዚህ አይደለም የሚጠይቁት።
በየትኛው ስልክ ልስጦት?
እሺ እሺ። ስንት?
ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አንድ ጊዜ screen ትስላልፈው። okay እሺ፣ አመሰግናለሁ እህትዬ።
እሺ